Hello ወይ ሰላም ነው ዳዊት፣ እንዴት ነህ?
እግዚአብሔር ይመስገን።
ሰላም ነው። እንኳን አደረሰ።
እንኳን አብሮ አደረ እ፣ ምን ሆኖብህ ነው? ምንድን ነው load load ማያደርግ?
እያደረገ አይደለም። load መጥቶ ኮድ ሲገባ አ load አያደርግም።
ኮድ ኢትዮጵያ ልክ ነው።
ልክ ነው። አይ፣ አንድ ቤት ብቻ አይደለም ሶስቱም ጋር ነው።
እም፣ እስቲ እሺ፣ AnyDesk ላክልኝ።
ኔትወርክ ደግሞ እንዳይባል virtual ኡ እየሰራ ነው።
refresh አድርገህ ሞክረዋል? login logout አድርገህ።
virtual ኡ እየሰራ ነው።
እሺ፣ እስቲ የስፖርቱን የስፖርቱን ለስፖርት የካ- ይሰራ አይሰራም።
የ cashier ኡን ማለት ነው የ cashier logout በለውና እሺ ከዛ refresh አድርገውና system ኡን እንደ አዲስ login በልና ሞክረው። እንደዛ ሞክረው ካልሰራ AnyDesk ላክልን።
እሺ